Hello ጤና ይስጥልን ቤት ቤት
አብሮ ይስጥልን ሰላም ነው።
ሰላም እንዴት ነህ?
የሆነ እንትን ቦነስ ነበረኝ ትኬት እሺ cashier ኮዱን ንገረን check ላድርግልህ።
አስራ ሁለት ዜሮ ዘጠኝ እሺ
ዜሮ ሰባት ሀያ ሰባት ሌላም አለ።
እሺ አንዴ ጠብቀኝ ይሄኛውን check ላድርግልህና
እሺ
ይሄ አርባ ብር refund bonus አለው።
እሺ
ያኛውን ንገረኝ ሌላኛው አስራ ሁለት ሀያ ሁለት
እሺ
አርባ ሰባት ስልሳ ስድስት
አርባ ሰባት ስልሳ ስድስት አዎ።
ይሄኛው ደግሞ ሀምሳ ብር አለው።
እሺ አመሰግናለሁ።
እሺ መልካም ቀን ይሁንልህ።
እሺ።